Hello
hello ሄሎ የት አይሰማም?
ይሰማኛል?
አቤት።
ብሩ ዙሪያ አድርጌ ነበር አልገባኝም አልገባልኝም።
እሺ አንዴ ቆይ ጠብቀኝ ላገናኝህ። እሺ እሺ።
ጤና ይስጥልኝ ቤስት ቤት ዲቦራ ነኝ። እባክዎ ምን ልርዳው?
እ፣ ምን አለ መሰለሽ ብሩን ለጀ አልገባልኝም እና በሌላ ቁጥር ነው በዚህ ቁጥር አይደለም።
withdraw ወጪ አድርገህ ነው ያልገባልህ?
ቴሌብር ላይ አድርጌ ነበረ ወደ ቴሌብር ነው የላከው ወይስ ከቴሌብር ወደ ቤስት ቤት ነው የላከው?
ቴሌብር ወደ ቴሌብር እሺ ንገረኝ ቁጥሩን። ዜሮ ዘጠኝ አስር
አስር ሀያ ዘጠኝ
ሀያ ዘጠኝ ስልሳ አንድ አርባ ዘጠኝ ስልሳ አንድ አርባ ዘጠኝ ስልሳ አንድ አርባ ዘጠኝ ዜሮ ዘጠኝ አስር ሀያ ዘጠኝ ስልሳ አንድ አርባ ዘጠኝ ሀምሳ ሀምሳ አንድ ሀምሳ አንድ አርባ ዘጠኝ አ ስንት ብር ነበር?
አንድ ሺህ ዘጠኝ መቶ ዘጠና ስድስት ብር
ስንት ሺህ? ሄሎ ሄሎ እሺ ስንት ሺህ ነው ያልከኝ?
አንድ ሺህ አንድ ሺህ ዘጠኝ መቶ ዘጠና ስድስት ዘጠኝ መቶ ዘጠና ትንሽ ጠብቀኝ እሺ መስመር ላይ መቼ ነበር ወጪ ያደረከው? ይቅርታ አሁን አሁን ነው ወጪ ያደረኩት።
ሄሎ ወደ ቴሌብር ነው አይደለ? ወደዛው ቁጥር ቴሌብር ነው የላከው ወደ አስር ሀያ ዘጠኝ ሀምሳ አንድ አርባ ዘጠኝ አዎ
አሁን ገብቶልሃል። ባላንስር ነው። እሺ check አድርገው።
አየሽ። thank you እሺ
Thank you.